Helena, her legs won't right?
Her legs right?
Wax won't right you?
ከድና ሆቴል ወደ ደደቢትና ወደ ላጭ እንዲወስደን ነበረ።
ከምስግና ሆቴል ነው እ ምስግና ሆቴል
አዶናይ ማን ነው? አምድና
ከአምድና ሆቴል ቦታው አምድና ሆቴል እሺ ካዎ ናብ ደደቢት ካብኡ ናብ ላጭ
እወ ናብ ላጭን ኣውታት እወ እሺ ክልእ ከሎም እየ ይቀኒየልና